ሞባይል ላይ hello ስፖርት ባቆም ልለው
ወይዘሮ እምቢ ብሎኝ ቅድም ደውዬ balance ዘግቶብኝ ነው። አዎ በ branch አውጣ ምናምን ብላኝ ነበረ።
እሺ process ኡ እንድናገሮት ነው።
አዎ እኔ ያለሁት አሰላ ነው። አሰላ branch አላችሁ?
branch ሄደው አይደለም፣ እንደዛ አይደለም።
እ branch መሄድ አይጠበቅቦትም።
እንዴት ነው? እሺ
ሞር የሚለው ውስጥ ገብተው ዋሌት አለ አይደለ?
አ ከዛ ዋሌት ውስጥ ሲገቡ ዊዝድሮ